ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እግዚአብሔር ይመስገን።
እንትን ፈልጌ ነበረ የ editing course የአንድ ወር እንዴት እንደሚሰጥና ስለ ክፍያው ምናምን መረዳኛል።
እሺ ለአንድ ወር ያክል ነው class ኡ የሚሰጠው።
እሺ በሳምንት አምስት ቀን ነው።
ሰዓቱ
ጠዋትም ከሰዓትም shift አለው።
ማለት ሰዓቱ ጠዋትም ከሰዓትም ከስንት እስከ ስንት?
ከሁለት እስከ አራት ከአምስት እስከ ሰባት ከስምንት እስከ አስር ከአስራ አንድ ሰዓት እስከ አንድ ሰዓት
እሺ ክፍያው ስንት ነው?
አስራ ሁለት ሺህ ብር
የአንድ ወሩ እሁም።
እሺ አመሰግናለሁ።
እሺ